ጤና ይስጥልን ቤስት ቤት እባክዎ ምን ልርዳው?
እንዴት ነው? ሰላም ነው?
እግዚአብሔር ይመስገን። እንዴት ነህ?
እኔ ብሬ ክ- በቻፓ deposit እያደረግ እሺ
አልገባኝም። አምስት minute ብሎ ጠ- ጠፋብኝ።
text ደርሶሃል ከቻፓ ተቆርጧል የሚል?
አው ከቴሌብር እንደወጣ አዎ አ እሱን ትልክልኛለህ ቴሌግራም ላይ።
እሺ። እና ቁጥሩ account ም ልካለሁ አንድ ላይ እሺ ስምህን ማን ልበል?
አብዲ ፈታህ ይባላል። እዛ ላይ በዚህ አብዲ- ቁጥር ማለት ነው። ቴ- ቴሌ ቴሌግራሙ አብዲ ነኝ።
በዚህ ቁጥር ነው።
አብዲ ነኝ በልና ጻፍልኝ ቴሌግራም ላይ።
እሺ።
እሺ